ይስጥልኝ። ያዊስፔ ሰላም ነው። የዋኮ ምን ልርዶ አብሮ ይስጥልኝ። አሁን ሪፖርት አድርጌ ነበረ እና ስክሪንሻት አድርገ ላክል ብላል። በምስል ሳይሆን አስቤ ከነስሙ ልኬላታለሁ። ስክሪንሻቱም ያዊስ ከሆነ ይህም አይደለም የሚያስፈልገው
ስሞትም አለበ
ኤሰል በሽር ስጠመኛችን ገብቶልናል። በእኛ በኩል አይተን ስንጨርስ ደውለን እናሳውቆታለን።
እኮ ስክሪንሻት መደረግ ያለበት ይሄ ነው። ሺህ ሶስት መቶ ብር ነው ማ- withdraw የተደረገው አዎ withdraw እንደተደረገ ከኪክ ቤት ነው አይደል?
አዎ።
አዎ። እሱ ነው የሚያስፈልገው። በእኛ በኩል ስንጨርስ እናሳውቆት።
አዎ አቱን በጣም አል- አለቀ።
ስጠመኛችን እናመሰግናለን።